አውቃለሁ።
ኪሎ አቤት?
ኪሎ አቤት?
እ- አሳውቀህን ነበረ delivery ሲጽፈህ ነበር አይደለ? ሻሳ አዎ።
ሀምሳ አምስት ሀምሳ አንድ አ ይኸውልህ customer አልጨምርም ብላለች። እኛ መቶ ስልሳ ሆኖልሃል ተብሎ ተመልሶልህ ነበር አይደለ?
አ
እሺ ይኸውልህ እ- የቅ- በሰማንያ አምስት ብር ትቀበላታለህ አንተ ከ customer የቀረው ብር እዚህ ይሞላልሃል። እሺ ነገ ነገ ይሞላል።